ሄሎ ሄሎ ወይ ወይ አ ወይ ሰርተን ጨርሰናል እያለችኝ ያለችው ለእኔ
እና ልዘዳው ከስተመር ያዝ ችግር ልጁ እርግጠኛ ነች ሚሴጅ ናን አልተደወለም ምንም ኮንታክት ከእናንተ ጋር አላደረጉም እንትን ነው ሬ- እያሉኝ ይሹ- ያሉት ማለት ነው። ሬስቶራንቶች ያሉት አልተደወለልንም ከዚህ ኤጀንቷ እኮ አልተደውሉ ከእናንተ እኮ ከእናንተ ጋር ምንም አይነት ኮንታክት አላደረገችም እና ደግሞ ማለት ነው ያዘቻት customer ሯ ነች
text ሚሴጅም አልደረሰኝም ይ- አይ ቴክስት ገብቶልናል on እንደሆናችሁ ገብቶኛል። ከዛም በኋላ ግን እንዳልተደወለ customer ሯ ስታይ ደውላ please በቃ አምጡልኝ ብላ አሰራችን። ስለዚህ driver ሩም እየመጣ እንደሆነ order ሩ on እንደሆነ አይተነዋል። ስለዚህ ሰርተነዋል አሉ።
ይ- ሹ- okay አይ ችግር የለውም እኔ እሄዳለሁ ይልኩ ስጀመር አትስተካከልላል። እሺ አንተ ነህ ደውልልን፣ ወይም ደግሞ ይሄ ስልክ ስለማይሰራ ቦት ላይ ጻፍ። እሺ ስጨርስ
አልታዘን ባልኩበት ነው በፈለከው- በፈለከው በፈለከው ፒን ጨርሻለሁ ኦርደሩን በለን።
ኦኬ እሺ እሺ ባይ።
በአምላኬ ቻው።
እሺ።